ഹലോ ሄሎ ሄሎ እግዚአብሔር ይመስገን። ሄሎ ሄሎ ማን እንጀራ ሄሎ
አቤት
አቤት አቤት ወደ ክሪስቶኖች ነው የደወሉት። እባክዎ ምን ልርዶት?
ምን አሉ?
ወደ ፍሊስቶኖች ነው የደወሉት።
ኡ ይቅርታ ይቅርታ። እሺ ልጁ ነው የደወለ። ምን ቆይሲ ልጅ ነው የደው ምንድን ነው ምን ፈልጌ ነው? ስኮላሪ ዴማ እሺ በቃ ደህ ቆይሲ ተመካክረን እንደውላለን።